Hello
ጤና ይስጥልኝ። ሰላም ይስጥልን። ዋሽንግተን የህክምና ከምልት ነው።
እባክሽ ከምኒልክ CT scan የጭንቅላት ልከን ነበረ
እሺ እና አምቦ እንትን ላይ ስላለ ኦክሲጂን
እሺ። በዚህ ስልክ መልሰው ቢደውሉ እናንተ ማግኘት ይችላሉ።
አዎ፣ አዎ፣ አዎ። ምን ያህል ነው ነው ዋጋውን እንትን በይኝና የምን የ brain scan ነው አይደለ? without contrast ነው አይደለ?
ዶክተር ምን አዎ
መድኃኒት አለው ወይስ የለውም በሏቸው።
ዶክተር እንዴ መድኃኒት አለው የለውም? እስኪ ቆይ
Hello አቤት
non contrast brain CT ነው።
እሺ፣ ሁለት ሺህ አምስት መቶ ብር በይልኝ።
እሺ ኦክሲጅን ይፈልጋሉ።
እሱን ያው ለሚመለከተው ክፍል ሳሳለፍ የአምቡላንሱን እንትን ይሏቸዋል።
እሺ ለ CT ነው ሁለት ሺህ አምስት መቶ ብር።
አ አ እ- እሺ እሺ በቃ እናግር
Hello፣ Hello
አቤት እ፣ ሁለት ሺህ አምስት መቶ ብር ነው አንድ ላይ ከነ እንትኑ ከነ አምቡላንስ without ambulance። አምቡላንሱ ማሽን ወይንም የሚያስፈልግ ከሆነ የሚያስጨምርም ከሆነ አሁን አምቡላንስ የሚመለከተው ክፍል ስለሚደውልላችሁ እነሱ ተጨማሪ ገንዘብ ካለ ይነግሯቸዋል። ተስማማችሁ አምቡላንሱ ይመጣል ማለት ነው። ከሌለውም ደግሞ የለውም ትላችኋለች።
መልካም ቆይ መልሼ ልደውልልሽ።
Okay።
Okay